ጤና ይስጥልኝ አሊባባ።
እሺ ሰላም ነሽ እናት?
እግዚአብሔር ይመስገን።
ቲክቶክ ላይ double cab ሆኖ አይቼ ነበር። ሪቮ ቪጎ ቪጎ ነው አዎ፣ ቪጎ
ሁለት ሺህ ስምንት ነው
ሁለት ሺህ አስራ አምስት ነው ያለው እንደዛ መሰለኝ። አውቶማቲክ ሁለት ሚሊዮን ባንክ አወጣለት አሉኝ ምናምን ብሏል።
አዎ፣ ስድስት ሚሊዮን ሙሉ ዋጋ ስድስት ሚሊዮን ሙሉ ዋጋ
በባንክ
ባንክ ባንክ ሁለት ሚሊዮን ይወጣለታል። ቀሪው cash ማለት ነው።
cash ስንት ነው?
አራት አራት ሚሊዮን ሚሊዮን አለ ግን እርግጠኛ ነሽ? አሁን አለ አዎ፣ ቁጥር ልስጥሽ እ ቁጥር ልስጥሽ
ምን አልሽኝ?
ቁጥር የያዙ ዜሮ ዘጠኝ አስራ አንድ
okay እሺ፣ ቆይ አንዴ ጠብቂ። እሺ አስራ አንድ ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና ማ- ማለባ እሱም ስሙ አሊባባ
okay እሺ